hello አድራሻችሁ የት ነበረ?
ሲኤምሲ ሚካኤል ጋር economics association ህንጻ economics institution ህንጻ ማለት የቱ ጋር ነው? አሁን ሚካኤል ጋር ነው ያለሁት እና
ሚካኤል ጋር ሳንቶስ ደርሰዋል?
tower የሚል ይታየኛል እ
ሚካኤል ጋር ደርሰዋል። ከየት ነው የመጡት?
አዎ።
መገናኛ ወይስ ከሀያት?
ከሀያት
ከሀያት ከሆነ በሚካኤል side ሚካኤልን ትንሽ አለፍ እንዳሉ ወደ ወሰን መገንጠያው ጋር ወደ ወሰን የሚወስደው ድልድዩ አለ አይደለ?
እሺ ድ- እሱ ጋር ያለው ህንጻ ነው?
ወደ side
እሺ ሀሴት ምናምን ከሚለው ህንጻ አልፎ ማለት ነው አዎ እሱን እንዳለፉ ድልድዩ ጋር ይታያል። ከላይ ጽሁፍ አለው economic association ህንጻ እሺ አስራ ሁለት ሰዓት ነው ፕሮግራም አስራ ሁለት ሰዓት ነው የሚጀምረው ሁለት ሰዓት ነው የሚጀምረው። አዎ ቦታ አለ?
በር ላይ ነኝ።
ቦታ አለ እ፣ አይደል?
አለ አለ እሺ
አዎ አዎ አለ